Hello ሰላም ጤና ይስጥልን ቤት ቤት
ካርድ ጨርሶብን አሁን ምንድን ነው እናንተ ብር ይበላል እናንተ ይሄ ቁጥር በጣም ይበላል ብር
እሺ ምን ነበር ይቅርታው
ሶስት መቶ ብሩ አልገባልኝማ ወይ ወደ account መልሱልኝ ወይ ወደ ቴሌ ብር ሁለት አሉ አሁን የሚሆነው ሶስት መቶ መቼ ነበር ያደረጉት አውርጄ ነበረ አልገባም መቼ ነበር ያደረጉት
ሁለት ቀን በፊት
እ?
ሁለት ቀን በፊት ነበረ ሁለት ቀን በፊት
እሺ ቤተሰብ ቤት ቁጥሬ ነው ነው ሌላ ነው በዚህ ነው ያደረጉት አዎ
እሺ ቆይ check ላድርግ Hello አዎ failed ብሎ እኮ ወደ ቤት ቤት account ኡ ነው የተመለሰው በ voucher ሞክረውት
በ voucher failed ብሎ አዎ በ voucher ነበር የሞከሩት ግን ኧረ failed አይደለም ብሎ ወደ ቤት ቤት account ኡ ተመልሷል
መቼ
ትናንት ነው የተመለሰው በቀኑ check አድርጉት
እኮ በ account ውስጥ የለማ ምንም የለም ብር አይሻል እዩ account ውስጥ አለ የሚሆነው እ?
ተጫውበት ሰው ሰው ኧረ ነው የሚሆነው አልተጫውኩበትም አልተጫውኩበትም
እሺ ቆይ reverse ተደርጓል ወይ ቴሌግራም ላይ hi በሉኝና ልላክሉት transaction ኡ ተመልሶሎታል ኧረ account ውስጥ ግቢና ይዋ ምንም የለም እኮ ምን ነው እ?
ዛሬ እኮ አይደለም ትናንት ነው የተመለሰው እኮ ም- እ- እስከ ትናንት እስከ ትናንትናም እየደወልኩኝ ማለት ነው ትናንት አንድ ይም- ያዘዝከው መቼ ነው ቀኑ
የዝስኩት ኤም አጋ ከዛ ቀን ትናንት ጀምሮ አይደለም?
እየደወልኩኝ እየደወልኩኝ ነው እኔ እሺ አይ ምንም አልመለስልኝ አለኝ ቀኑ መቼ ነበረ ትናንትና ትናንት አይደለም አይደለም ከትላንት ወዲያ ምናምን ነበረ እሁድ እ፣ ቅዳሜ ምናምን ነበረ
okay እሺ በቃ እኔ ትናንት የትናንት ነው check ያደረጉት እሺ ድጋሚ check ላድርግሎት የትላንት እ፣ አይደለም
ሶስት መቶ የለም እኮ ከአስራ አምስት ጀምሮ
ከሳምንት ጀምሮ ከአርብ ጀምሮ እም።
እ፣ ኧረ አለ በዚህ ቁጥር ነው አይሻል ግን
እሺ በሐሙስ ሊሎት
እዩ እስቲ እንደ በሳንቲም ነው ታውቃለች በሳንቲም ነበረ ያወረድኩት
እሺ እሺ በሐሙሱ ሊያው
እ፣
Hello አሁን ወደ ቤት ቤት account ኦ መልሼ እልዎታለሁ check አድርጉት እሺ
አየ እሺ እናመሰግናለን